Hello Hello
ሚስጥር እንዴት ነው? ሰላም ነው?
አሎ ወዳጅ ሰላም ነው አይደለ?
ሰላም ነው እንዴት ነው?
account ኡን በቃ እንግዲህ check አድርገን ምናምን ነገ እንዲቀየርልን እናደርጋለን። ፋይናንስ አናግረናቸው እሺ ግን እስቲ ዛሬም እየሰራችሁበት ስለሆነ የሚቀየረው መቼ ነው? ስራ ልክ እንዳቆማችሁ እ ጠዋት check ተደርጎ ነው የሚቀየረው።
እሺ በቃ አሁን ያለ መስራት እችላለሁ። ዝርጋ በቃ ዛሬም ስራበት ችግር የለም። ግን ፋይናንስ መቼ ነው? ሂሳብ ልከውልሃል?
ሂሳብ አላኩልኝም። ትናንትናና ዛሬ ነው የሰራሁት እኮ።
ነገ ጠዋት ስትገባ ከመግባት በፊት ንገረን። ማንም ስራ እንዳይሰራበት ነገ አሳውቃል።
እሺ እሺ ወንድሜ እሺ